ሄሎ ጤና ይስጥልኝ።
አብሮ ይስጥልን። አየህልኝ ሹፌሩን ሄሎ ሹፌሩን አየህው? ቁጥሩን ትነግረኛለህ?
የእርሱ የሰውነት ነው አይደል?
ነው አሁን ከቸርችል ወደ ላይ እየወጣሁ ነው ብሎኛል። ደውዬለት ነበር ስልክ ገና ያው- ከቸርችል እና እኔ service ያመልጠኝ እንዴ?
እሺ ደውሎ ያወሩት ዜሮ ዘጠኝ ሀያ ሰባት
text አድርግ። ኧረ በእናታችሁ ግን ሰው ህይወት ላትቀልዱ ተዉ።
text ለማድረግ አይመችም፣ ይቅርታ የመስመር ስልክ ስለሆነ ነው።
ኧረ በስመ አብ። እኔ ግን እኛ ቢሮ ላይ እኮ አታዙም ከእንግዲህ ታውቃላችኋል።
አይደል መኪና እግዚአብሔርን ስለመጣች መኪና ኧረ ቀይሮ- በፍጹም በጣም በጣም ሮብ order የተደረገ ሰው ዛሬ ነው የሚበላሽበት።
በጣም ይቅርታ።
የአሁኑን ብቻ ስጡኝና ከዛ በኋላ እግዚአብሔር አዋቂ ነው።
በጣም ይቅርታ። እሺ